ጤና ይስጥልን። Best Bet ረዴት ነኝ ምን ልርዳዎ።
ያው ገበያው ላይ አልገባም እስካሁን አቤት ገደብ ላይ እስካሁን አልገባም። ገደብ ውስጥ ገደብ hello እሺ፣ የ Best Bet ቁጥራውን የደወልክበት ነው?
አይደለም እሺ ንገረኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ስምንት ሀያ ስምንት ዜሮ ስምንት ዜሮ ስምንት ስልሳ አምስት ስልሳ አምስት
እ ሰባ ስድስት ሰባ ስድስት አዎ ስንት ብር ነው?
አንድ ሀያ ሺህ አስር አስር ሀያ ሺህ እሺ ስንት ብር?
ሀያ ሺህ አስር አስር ነው ሀያ ሺህ ሁለት ጊዜ አስር አስር ነው
ዜሮ
ሄሎ
እሺ፣ አንዴ ጠብቀኝ። ወደ ቴሌብር account ነው አይደለ?
አዎ
confirm አድርጌ ላለሁ። እሺ ገብቶላል፣ check አድርገው።